hello አቤት ሰላም ጤና ይስጥልኝ። ስጌት ቴክኖሎጂ ነበር። ምን ልርዳ?
እ እ ስጌት ቴክኖሎጂ ነበረ። ምን ልርዳ?
እሺ።
እሺ
አይ እኛ በሳምንት ሁለት ቀን እናወጣለን Z report፣ ያው ሰኞና አርብ።
እሺ ግን ማሽኑ ለሀያ ቀን ሪፖርት ስላላወጣችሁ block ሆኗል፣ ሴንት ከእንትኑ ጋራ ተገናኙ ይላል፣ ከ- ከእናንተ ጋራ።
ከምን ልርዳ? እሺ ማሽኑ አንተ ጋር ነው?
አዎ
እሺ ገቢዎች አሳውቀ ደብተርና ማሽን የእጅ በእጅህንም አስመዝግበህ እ፣ ንግድ ፍቃድህን TIN certificate እና በቢሮ ማመልከቻ ላይ ቴሌ- ቴሌኮም ጽፈህ
የቢሮ ማመልከቻ አይደለም አይደለም እ?
ይሄን ነው ይዞት መጣ ደብተር መጥቶ ይዞን ይዞት አለ።
መጣልኝ። አርብ ዕለት አጣሁ። አቤት እ፣ የሮት ሄሎ
አቤት አቤት
የቢሮ ማመልከቻ አዎ የቢሮ ማመልከቻ የቢሮ ማመልከቻ ማለት አይ- ስላልገባኝ ነው።
ገቢዎች ሄደህ ማለት ነው ደብተርና አዎ።
ማሽንህንና የእጅ በእጅ ደረሰኝህን አስመዝግበህ አሳውቀህ ይዘህልኝ ትመጣለህ።
ምንድን ነው ችግሩ? ቆይ ቴሌ ቴሌ ትሄድና በቢሮአችሁ ማመልከቻ ጽፈህ ቴሌ ኢትዮ ቴሌኮም ሄደህ በፊት አዎ።
የኛ ስም ነበረ ሲም ካርዳችሁ ማሽን ውስጥ ያለው የ cash register ሲም ካርዱ
አዎ በእኛ ስም ነበር። አሁን ደግሞ በድርጅታችሁ ስም ይሁን ስለተባለ አዎ ትገዛልናለህ። ሲም ካርድ ብለህ የ cash register ሲም ካርድ ብለህ ገዝተህልን ይዘህልን ትመጣለህ።
እ? ስንት ነው ደግሞ እሱ የሚሸጠው? እሺ
ምንድን ስንት ነው የሚሸጠው ሲም ካርዱ?
እኔ እንጃ ሲም ካርዱ እዛው ቴሌ ይነግሩሃላ።
አይ በግምት እኔ ብር ይዤ እንደወጣ እኮ ነው አነሰኝ ምናምን እንዳልል ብዬ ነው።
እኮ ሲሟ ሶስት መቶ የአመት ፓኬጅ ሶስት መቶ ሀምሳ ብር ነው። ሲሟ ሰላሳ ብር ነው። አጠቃላይ ሶስት መቶ ሰባ ብር።
እሺ ከዚያ እናንተ ጋር መጥቼ ደግሞ ምንድን ነው የማደርገው?
እ?
እናንተ ጋር ደግሞ እመጣለሁ ተመልሼ።
አዎ ደብተርና ማሽንህን ይዘህ ትመጣለህ። ገቢዎች አስመዝግበህ ይዘና ምንድን ነው የምልህ የምልህን አልሰማኝም እንዴ?
ሰምቼሻለሁ። አይ block የሆነው ምንድን ነው ችግሩ? በሳምንት ሁለት እኮ ጊዜ ወዲያው እያወጣን ተስተካክሎ አይሰጥም። በቃ ሲም ካርድ ነው ሲም ካርድ ነው block የሆነው በቃ block ሆነ። እድሳት አሳድሰሃል አይደል?
አዎ ሰልሽ አሁን እኮ አንድ ወር ሆኖ እንትኑ ከተቀየረ በቃ ራሱ ሲም ካርድ አልኩህ እኮ በፊት በእኛ ስም ነበረ። አሁን ግን በድርጅታችሁ ስም ይሁን ተባለ። በንግድ ፍቃድ ማሽን Okay።
በምትጠቀም በምትጠቀምበት አዎ።
ይሁን ተባለ።
እሺ አሁን እስገባ
አዎ ገብቶኛል። በቃ ገቢዎች ይዤ የሚሄደው ንግድ ፍቃዱን እ?
ደብተሩንና ማሽኑን እኮ በቃ ደብተርና ማሽንና እጅ በእጅህን አሳውቀህ ይዘህልን ትመጣለህ። ይገባል። ወዲያው ተስተካክሎ አይሰጥም።
አዎ እሺ ለእናንተስ ደግሞ ስንት ነው የሚከፈለው?
ስንደውልልህ አሁን አስገባና ስንደውልልህ ትከፍላለህ።
እሺ አይ እንድዘጋጅ ብዬ ነው እኮ ስራ ትንሽ ቀዝቀዝ እኮ ስላለ ሲ- በቃ ብር እንዳላጠፋ ብዬ ነው።
እኮ ሲደወልልህ እንትን ትላለህ።
እሺ እሺ